ሄሎ ሄሎ ጤና ይስጥልኝ ሚስት ቤት እንዴት ነሽ?
እግዚአብሔር ይመስገን እንዴት ነህ?
አለን ማታ account ላይ ገንዘብ ሳስገባ ሳስቼ እንትን ብሎብኝ ነበር። fail አድርጎ ነበረ።
እሺ ምን ቁጥር ነው የተሳሳተው?
አይ አይደለም እንትን ንግድ ባንክ ላይ account ጻፍኩና ቴሌብር ላይ ነበር ያስገባሁት።
Okay ከ- እና- እሺ አ እሺ እንትኑ ላይ ሳየው fail ነው የሚለው እና account እንትን history ው ላይ ሳየው fail Failed አድርጎ ነው ነው የሚለው።
Failed ካለ ወደ ያ- ወደ አዘዝክበት ነው የተመለሰልህ ማለት ነው።
እኮ እንትን መጫወቻው ላይ ደግሞ የለም።
እስኪ አንድ ሺ ስት ቤት ቁጥርን ንገረኝና ልይልህ።
እሺ ዜሮ ዘጠኝ አስራ ሶስት አስራ ሶስት ዜሮ አንድ ዜሮ አንድ አስራ ዘጠኝ ዘጠና አስራ ዘጠኝ ዘጠና አዎ።
ማታ ነው አምስት ሺህ ብር የተኛ?
ነበር ማታ።
እሺ እሺ፣ ጠብቀኛ እንዴ እሺ
በ voucher አዘሃል እንደ አምስት ሺህ ብር አዎ እንደ voucher አዝዤው ግን account ኡን እንትን አሳስቼ Okay፣ account ኡ ሌላ እና ወደ ቴሌ ብር ናት።
ምን መሰለ እሺ በ voucher ስታዝ ሱቅ ነው ሄደ የምታወጣው እ፣ Okay።
ማለትም ይሄቺ የ voucher code አለች አይደለም አዎ እሷን ኮድ ወይ ወስደህ ትሰጣቸውና ከዛ ብሩን ይሰጡሃል አካባቢ ላይ ሱቅ ካለ ማለት ነው የት ያለኸው እኛ ፒያሳ ነኝ።
በቃ ማውጣት ትችላለህ ካልፈለክም ደግሞ መልሰህ ወደ ቤት ቤት account deposit አድርገህ በቴሌ ብር ወይም ደግሞ ወደ account ም ማውጣት ትችላለህ እሺ መመለሻው እሷ ግን